ጤና ይስጥልኝ ቢጫ ኢትዮጵያ ሮዳስ ነኝ ከሚወርዶት አሁን ደውለው ነበረ ደንበኛችን ይቅርታ
Afan Oromo Besan.
ምን አሉኝ አፋን ኦሮሞ
ይቅርታ አልተሰማኝም
አሀ፣ አስማም
እ፣ ደንበኛችን ድምጾት እየተሰማኝ አይደለም
ኦኬ።
ምን ደርደውት አሁን ተሳስተዋል።
እየተሰማኝ ነው
Afan Oromo.
በአፋን ኦሮሞ ነው የፈለጉት አዎ አዎ
እሺ ደንበኛችን እ፣ እሺ
እ፣ ይቅርታ ደንበኛችን አሁን በአፋን ኦሮሞ እ፣ ልጅቷ አይለችም እና ነገ መልሰን መደወል እንችላለን ደንበኛችን
ልብናችን በአፋን ኦሮሞ መስማት ይቀጥላል።
ይችላሉ መስማት ይችላሉ አማርኛ መስማት ይችላሉ
Echari.
አይቻልም። ከዛ አፋን ኦሮሞ አይቻልም አይችላሉ።
እ፣ መልሰን እንደውልሎታለን ደንበኛችን በአፋን ኦሮሞ
ኦ፣
Eche, eche.
ኦኬ እሺ።
እሺ